ደንበኛችን ይቅርታ ተቋረጠ። አሁን ደውዬለት ነበር። SMS text ደርሶታል ከቪዛ ኢትዮጵያ።
አላየሁም።
እሺ ልንገሮት፣ ያዙት
እሺ
አርባ ዘጠኝ ምንድን ነው?
የደንበኝነት መለያ ቁጥር
እሺ
አርባ ዘጠኝ አ ሰላሳ ሰባት
እሺ ስድስት ሰላሳ አምስት
እሺ
ይሄ ሰባ ሰባት ሰማንያ ስድስት ላይ ሲደውሉ እኛ ጋራ አገልግሎት የሚያገኙበት ነው።
እሺ አመሰግናለሁ። እሺ።
እሺ መልካም ምሽት።